Hello ጤና ይስጥልን። ጉዳዩን የደወሉት ምንድን ነው?
ይሄን ሰላም ነው?
እግዚአብሔር ይመስገን።
ስራ ፈልጌ ነበረ። ይኖራል እንዴ?
አለን። አንድ ቁጥር ልንገሮች ለመያዝ ይመችዎታል፣ ደውለው የሚመዘገቡበት
እሺ ቁጥር
ዜሮ ዘጠኝ
ዜሮ ዘጠኝ ሰባ
ሰባ ዜሮ አንድ ለምን መጀመሪያ ተናገሩ?
ዜሮ አንድ አርባ አራት
አርባ አራት ሰላሳ አራት
ሰላሳ አራት አዎ የእኛ ባለሙያዎች ናቸው። ይደውሉና የሚሰሩትን ስራ ሁሉ ይንገሯቸው።
አመሰግናለሁ።
information አይደለም ይነግሮታል።
ባለቤት እሺ አሁን እሺ ለእሷ መልካም መልካም ቀን ይሆንልዎት።
ሽሪያቻ